መላኩ እንዴት አደርክ?
እግዚአብሔር ይመስገን አለሁ።
አለን ከዋሳ ነው የምደውልልህ።
እሺ welcome ብለናል።
እሺ እ እኔ የምልህ ዛሬ ወደ ቦሌ አራብሳ የልብስ ማሽን ነበረ።
በጣም ይቅርታ እንግዲህ ዛሬ እንትን busy ነኝ አንድ ስራ እና እየሰራሁ እ ዛሬ ግን አልችልም እህቴ።
በቃ እሺ፣ ነገስ ነገ ይመችሃል?
አዎ ነገ ይመቸኛል ከስንት ሰዓት በፊት ጠዋት ነው ከሰዓት በኋላ?
ከሶስት ሰዓት በኋላ ከሶስት ሰዓት በኋላ አ በቃ check አድርጌ መልሼ እደውልልሃለሁ።
እሺ አውቶማቲክ ነው manual
እ ማሽኑ manual ነው።
manual ነው አ መልካም እሺ እሺ እሺ መሌ እንትኑን አስገባ ዛሬ service charge ኡን። እሺ እንዳትረሳው።
okay እሺ እሺ እሺ እሺ እሺ እሺ፣ መልካም ቀን። እሺ